Hello Hello
Hello Hello አቤት አሉላ ሰላም ነው አለሁ አለ እኔ የምልህ እ፣ ጌች የሚባል order ይዘህ አለ እንዴ ገች አለ ፓፓያና ሽንኩርት
ነበር መሰለኝ ገች አለ አለ ያው እና ከቤ ያልከው group
Group ከብ የምለው እ፣
አልደወለችልህ ነጭ ሽንኩርት አሁን ነው ያደወለችልኝ እኛ አልወጣንም እኮ ከዛ እየወጣን ነው ስልኳ ሲሞክር እምቢ አለን እኮ ዛሬ ትሰጧታላችሁ እሷ ጋር ደግሞ እኛ አይደለም ለ- ለ- እዛ መስመር የሚሄደው መኪና ወጣ
Okay ሌላ ሰው ነው የያዘው እቃውን አዎ ሌላም ማለት የዛ መስመር የሚሄደው መኪና ሌላ መኪና ነው። እኛ ወደ ቤቴል ነው እኛ ጋር ለነገባው እሱ ሲወጣ ማለት እሱ ከወጣ በኋላ ነው የደወለችልኝ።
እሺ ማን ነው የሚሄደው እዛ መካኒሳ ናቲ ነበር የሚሄደው በአቶ አራት ናቲ ነው ሄዷል። እሱ አሁን ኦኬ ይዞላታል ማለት ነው እሱን አላዘም እኛ ጋር ነው ያለው የእሱ አልወጣም። በሎኬሽን ሲተት ነው እኛ ጋር የገባው።
ኦኬ እናንተ አሁን ወጥታችኋል ከቤራውስ ልንወጣ ነው
እኮና ወይ ለሶላ ንገሩትና ይጫንላታል
ማን ይችላል ናቲ ወጥቷል ጭኖ እዛ የሚሄደው
እኮ አሁን እየደወለች እኮ ነው አስር እዚህ እኮ ስልኩ እምቢ ስለን ነው እኛ በመጀመሪያ ስልኳ ቢሰራ እና ብታረሳ በናቲ ለናቲ ነበር የምንሰጠው።
እስኪ በቃ ሰው ልናወራዋለች ኧረ
እሺ እሺ